ለምን ወጣና? ሌላ አቤት ሰላም ነው?
እግዚአብሔር ይመስገን።
አለን አለን። ከአዳማ ነው የምንደውልልሽ።
እሺ
አ፣ እስከ አንድ ነጥብ ምን አለ እጃችሁ ላይ?
እስከ አንድ ሚሊዮን አ፣
በባንክ ነው ወይስ በ cash ነው የፈለግከው?
በካሽ በካሽ አ፣
እ፣ ወያኔ DX አለን፣ እ፣ ሊፋን አለ፣ ቪታራ አለ፣ ሳፍ ሚኒ አለ፣ እ፣ ወያኔ ካምፖ የትኛው?
አለ። ወያኔ አስራ ዘጠኝ ሰማንያ ዘጠኝ ሞዴል።
ሰማንያ ዘጠኝ በአንድ አ፣ አለ አልተወደደም እሱ አይ ድርድር አለው እስከ አንድ ሚሊዮን አቅም ስለሆነ ስምንትም ዘጠኝም ሊሆን ይችላል። ግን ለአንተ አዎ።
አቅም መኪኖች እነዚህ ናቸው።
አ፣ ቢክሶችስ እ፣ ቪት በባንክ ካልሆነ በስተቀር እስከ አንድ ሚሊዮን ብር ቪት የለም።
በባንክ እስከ ስንት አለ?
አንድ ሚሊዮን cash ካመጣ ሰባት መቶ ሺህ ምናምን አመቻችተን እንሰጥሃለን።
ባንክ አዎ አንድ ነጥብ ሰባት ሀምሳ ምናምን ይባላል።
አ፣ ሁለት ሺህ ሁለት ቆንጆ ቪትዝ ነው።
አ፣ ይመቻችልሃል ባንክ።
እሺ በቃ በማለሽ እደውልልሻለሁ። እንትን ወይ- ወይ- ወያኔ እዚህ እንትኑ ላይ አለች እንዴ?
አዎ ቴሌግራም ማሊባባ dot net በልና ገብተህ ያው አ፣ አሊባባ ማሊባባ ዶት ኔት
እሺ